እሺ ጤና ይስጥልኝ ተድላ አምቡላንስ ነው? ተድላ አምቡላንስ service ነው? እሺ አንድ ታካሚ ከመቅረዝ ሆስፒታል ወደ አዲስ ካርዲያክ ለመውሰድ ፈልገን ነበረ እና emergency ነው። መምጣት ትችላላችሁ? hello አይሰማም?
ምን አልሽኝማ? ምን አልሽኝ?
ከመቅረዝ ሆስፒታል ወደ አዲስ ካርዲያክ patient ልንልክ ፈልገን ነበረ እና emergency ነው እና መምጣት ትችላላችሁ?
መምጣት እንችላለን፣ ግን ምንድን ነው ይጠቀማል? ኦክሲጅን ኦክሲጅን ይጠቀማሉ። face mask ላይ ናቸው። cardiogenic shock ውስጥ ናቸው ያሉት። ለእዚህ procedure ስለሌለ ለ cardiac intervention ነው ወደ አዲስ ካርዲያክ የሚሄዱት እና ባለሙያ መምጣት immediately መምጣት የምትችሉ ከሆነ ባለሙያ አለ አብረን አብሮን የሚሄድ ባለሙያ አለ።
ባለሙያ ከዚህን አንድ ነርስ አብረን እንትን እንላለን እንልካለን።
መልካም እሺ፣ እሺ።
እ? መምጣት የምትችሉ ከሆነ ስንት ሊትር ላይ ናቸው? ኦክሲጅን ስንት ሊትር ላይ ናቸው?
face mask ላይ ናቸው። almost ten ማለት ነው። face mask okay፣ ላይ ten ten።
አዎ።
አዎ፣ እሺ፣ እሺ፣ እሺ፣ ከመቅረዝ ሆስፒታል ወደ አዲስ ካርዲያክ ሆስፒታል እሺ። መቅረዝ እንምጣላችሁ።
መቅረዝ እንድትመጡልን የፈለግ ነው።
እሺ፣ እሺ፣ እሺ። hello ምን አልሽኝ?
ሂሳቡን አውጥተን መልሰን ደውልልሻለን።
እሺ፣ እሺ፣ እሺ።